ኃይላ ጤና ይስጥልኝ ቻፓ ሰላም ጤና ይስጥልኝ ምን
ትላንትና ወደ አንድ ሰዓት ከሩቡ አካባቢ ከሁሉ ስፖርት አካውንቴ ወደ ከሁሉ ስፖርት wallet ወደ
ወደ ምን አለ?
ነበርና
ቴሌብር ወደ ቴሌብር
እና ከ wallet ኡ ተቆርጦ አካውንቴ ላይ ግን ገቢ አልሆነም ያሉ
የቴሌብር ስልክ ቁጥሮች የደወሉበት ነው የደወሉበት ነው ቴሌብር የሚጠቀሙበት እሺ አንዴ ቆይ ከምን bet ነው ያሉ ይቅርታ ከምን betting ነው ያሉ hello አይሰማም ከሁሉ ስፖርት
ከሁሉ ስፖርት አ ሁሉ ስፖርት wallet ማለት ነው።
ሁሉ ስፖርቶችን contact ያደርጉ እሺ ወደኛ አል- አል- አልገባም
አይደለ
አዎ ስልክ ቁጥር እንስጦት
ሰማንያ ስድስት ሰዓት
ዜሮ ዘጠኝ ሰባ ስምንት
ኦኬ ቆይ እሺ አንዴ ሊያዘው እሺ ነው ሰባ ስምንት ዜሮ ዘጠኝ ሰባ ስምንት ዜሮ አምስት
ዜሮ አምስት አስራ ስድስት አስራ ስድስት
ሀምሳ ሶስት
ሀምሳ ሶስት እሺ thank you
መልካም ቀን